ሄሎ
ሄሎ ጤና ይስጥልኝ። ኋላ ቴክኖሎጂ ምን ልርዶት?
ማለቴ
አማርኛ ይምቤኩ።
እምቢኻ
እሺ፣ እኔ ኦሮምኛ አልናገርም እና ምረዳሽ ካለ
አዎ ምትረጂ ነገር ካለ እንትን ነው እሑድ ቀን የተ- እሑድ ቀን ነበረ ከአዲሱ መናኸሪያ የተሳፈርኩት በይ
የት ሀገር?
ከማን ነው ከጭሮ እስክ ድ- ማን ነው ከድሬዳዋ እስከ ጭሮ
እሺ፣
የሆነ እቃ እዛ መኪና ላይ ረስቼ ነው የሄድኩት።
እም፣
አከሚቴን አርተችው ዘንዳ እዛ እንትን መ- ይሄ ማን ነው የሚሉት የሚያሳፍረው ይሄ ረድሽ ታሬ
እሺ። ምን ሆንሽ? ከዛ ፈርሃ- ፈርሃን ነው ምንድን እቃ ረስተሽ ነው አው እቃ የሆነ ፌርሙስ ትንሽ ፌርሙስ ረስቼ ነው እኮ። ምን ልርዳሽ ታዲያ? እኔ
እዛ እስቲ ያሉትን እንትን ለብሳና ገልጽኝ።
የትኛው እንደሆነ ታርጋሽን ታውቂዋለሽ? ታርጋሽ
አዎ ታርገ እዚህ ላይ የለም እንዴ አለ።
እኮ የቆረጥሽው ትኬት እኔ ላይ ታርጋ የተሳፈርኩት ሶስት ዘጠኝ አርባ አንድ ነው። ከዛ የሆነ መኪና ቀይሬ ነው የሆነ መራ ምዝጉርባ መራቷ ተኩ
እኮ መኪና የቀየርሽበት መኪና ላይ ነው የ- የ- እንትን ያልሽው የረሳሽው።
የረሳሁት አዎ፣ ጠዋት እኮ ታርጋ ንገሪኝ፣ ታርጋውን ታውቂዋለሽ?
ያኛውን አላውቀውም። ይሄኛው ግን እዚህ ቁጥሩ ላይ አለ እንትኑ ላይ ካ- ታርማ እዛ ላይ ካርማ አይደለም አይተውሽው እቃውን።
አዎ እዛኛው ላይ የቀየርኩበት ቦታ ነው የተወሰነ ለምን የቀየርሽው መኪና?
አይ እኔ እቃ የሆነ እቃ እንትን ሀ- ማነው እሱ የሆነ የሰርግ እንትን ይዤ ነበረ ሙሸበት ስሪው ስላልተመቸኝ ቀየርኩት በሌላ እሱ ሞላብኝ።
እኮ ያኛው ደግሞ ታርጋውን ፈርሃን?
አልያዝሽው።
አዎ ያኛውን አልያዝኩትም። ፈርሃን ነው ም- የሚሉት ነው ያሳፈረኝ።
እም፣ ቴርሙዝ ራሱ ይሰበርብሻል ብሎ ለለ- እዛ ውስጥ አቀብሎ የነበረ እኔ እዛው ትቼ በ- በመኪና ቀይሬ ወጣሁኝ።
እኮ አሁን ታርጋውን ካላወቅሽው እ፣ እዛ መጠየቅም አንችልም። ምን ብለን እንጠይቃለን?
እስቲ በእናትሽ አግዥኝ እስኪ እስቲ ዝም በይና ጠይቂና የሆነ ንገሪኝ፣ ኬንያ የዚህኛውን ታርጋ ንገሪኝ። የሰላሳ ዘጠኝ
እሺ፣ ሰላሳ ዘጠኝ አርባ አንድ አንድ ነው።
እሑድ ዕለት ነዋ።
አዎ ሁለት ጠዋት
ካወቁት ነግሻል።
አዎ ትሪ የያዘችው ሀለዋ የያዘች ትሪ ቦ- መጀመሪያ የትኛው መኪና ላይ ነበር ወታ የወረደችው እና ቀ- በዛ ላይ እቃ ረስታለች። የሆነ ፌርሙዝ በያቸው እስኪ
እሺ
እሺ፣ አግዥኝ የኔ ቆንጆ ደውዬ እጠይሻለሁ።
ቻው።